किती म्हणा हॅलो
हॅलो
ran किती ብር
ትንሽ ወጌሻ ስለሱ ትንሽ መረጃ ፈልጌ ነበረ።
ይቻላል ስሟትም አለበል ኢክራም
ኢክራማን ኑሪ
ከየት ነበር የደወሉልን?
ከሀረር ነው።
ስልክዎትስ? ስልክዎት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ሰባ ዘጠኝ
ሰባ ዘጠኝ ሰባ አንድ
ሰባ አንድ ዘጠና ስምንት
ይቅርታ ሰማንያ ዘጠኝ ሰባ ዘጠኝ ሰባ አንድ ዘጠና ስምንት
እሺ ማስታወቂያውን ከየት አዩት?
ዩቲዩብ ላይ
እሺ በአካል ነው ኦንላይን ለመማር ያሰቡት?
ኦንላይን ካለ ይመቸኛል።
እሺ የምንሰጠው ኮርስ የሶስት ወር ኮርስ ነው። በሳምንት ሁለት ቀን ቪዲዮ እንልክልዎታለን። በአካል የተማሩት ራሱ ኮሜዲያን እሸቱ ያስተማረው በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋራ Google meeting ይኖረዎታል። በቪዲዮ እና የተለያዩ መጠየቅ የሚፈልጉትን ጥያቄ የሚጠይቁት ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው ደግሞ credit hour ሀያ ነው።
በ credit hour ማለት አሁን ሶስት ወር ነው ግዴታ እንትኑ የሚሰጠው ኮርሱ?
ኮርሱ የሚሰጠው አዎ
አዎ እሺ ወር በሶስት ወር ከአስራ ስንት አምስት ነው ቀን ማለት ነው።
ነው የሚሆነው?
አስራ አምስት ሺህ ብር የሶስት ወሩም ማለት ነው አንዴ ነው የሚከፈለው።
አዎ አልተወደደም?
እንደዛ የሚል እንትን የለንም። ያው አሁን ላይ ይቅርታና ላይባል ይችላል። አሁን ላይ የተለያዩ ኮሌጆች ላይ እየተሰጠ ያለውን ኮርስ እያየን ከሆነ ለ credit hour ስንት እንደምንከፍል ይታወቃል። በእኛ ግን credit hour እያስከፈለን ያለነው ሰባት መቶ ሀምሳ ብር ነው። ይህም ደግሞ የመጨረሻው የዩቲዩብ ስልጠና ስለሆነ እስከ የካቲት ሃያ አምስት ለሚመዘገቡ ተማሪዎች በ credit hour አምስት መቶ ብር ነው
እስከ የካቲት
ሃያ አምስት
እና ቅናሽ አለው?
አዎ አስር ሺህ ብር ማለት ነው። እስከ የካቲት ሃያ አምስት ለሚመዘገቡ ተማሪዎች ብቻ
አስር ሺህ ይሆናል?
አዎ
እሺ አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን። መልካም ቀን።
እሺ በዚህ ነው ግን የምደውለው?
በሰባ አምስት ቤትም ስልካችን መደወል ይችላሉ።
እሺ
እሺ እሺ ቻው።
እሺ እናመሰግናለን።
እሺ እኔም አመሰግናለሁ።